ሄሎ ሄሎ አቤት
ሄሎ ጤና ይስጥልኝ
እሺ ከሁዳ bike manufacturing ነበር የምደውልልህ ሳፊ ባጃጅ እሺ በኋላ ትደውልልኝ ስልክ ስራ ይዤ ነው እሺ እሺ እሺ እሺ ችግር የለውም